እንዴት ነህ? ሰላም ነው። እስኪ ጀመረላችሁ እንዴ ስራ?
አዎ ላይ እንትን ተጀምሯል። እንትን ከዚህ በፊት ተሰርተው ያልተላኩት አሉ በብዛት እነሱ እየተላኩ ነው።
በእስካሁን አንድ ልንገርህ፣ እንዲያውም ለዛ ነው የደወልኩልህ። አንድ አንድ ቁጥር ልንገርህና ላክልህ። አስር ላይ ነው ያለው ቁጥሩ አስራ ስምንት
ሶስት ዜሮ አስራ ስምንት hello
አስራ ስምንት
ሶስት ዜሮ አስራ ስምንት ሰማንያ አምስት ሰማንያ አምስት ሁለት ሀያ ስድስት
ሁለት ሀያ ስድስት
cashier ላይ ነው ያለው።
እሺ
እሺ